ጤና ሚስት ቤት
ሬስቴ ፈልገ ነበረ። ትናንት ማታ ብር ትናንት ማታ ብር ጊዜ ወርጅቼ ነበረ።
እሺ ብር የሚጠይቀኛል።
ኦኬ የሱ ቤት ስልክ ቁጥር የደወልክበት ነው?
በዚህ ስልክ ቁጥር ሳይሆን ሌላ ስልክ ቁጥሩን ንገረኝ።
ዘጠኝ አስራ አምስት እሺ ሀምሳ ስድስት እሺ አስር ሀያ ሶስት
ስንት ብር ነው?
አንድ ሶስት ሺህ ብር ነው። አንድ ሁለት ሺህ ብር እሺ ጠብቀኝ አንዴ። አቡበክር ሁሴን ነው አይደለም?
አዎ አቡበክር አዚ account ነበሩ 0915561023
አዎ እሺ confirm አድርጌልሃለሁ። አሁን processing ላይ ነው። ከ- ከአንድ እስከ ሁለት ሰዓት ባለው ይገባል። እሺ
አንድ ሶስት ሰዓት አዎ ቻፓ ስለሆነ ትንሽ ሰዓት ይፈልጋል።
ባለፈው ጊዜ በዚህ ወዲያውኑ ገባ ገባ እ? እ?
ይቆያል ትንሽ ይቆያል።
ከአንድ ሰዓት እስከ ሁለት ሰዓት ሊቆይ ይችላል። ሳንቲም ፔ ከተጠቀምክ በስ- በደቂቃዎች ውስጥ ይገባል ወዲያው።
እሺ እሺ ቻፓ ግን ሰዓት ስለሚፈልግ ነው። እሺ መልካም ቀን። እሺ